ጤና
ሁሉ ስፖርት ነው። በኮም ልርዳዎት?
ጤና ይስጥልኝ። አንድ ሺህ ብር deposit withdraw አድርጌ ዛሬ ሶስት ቀን ሆኗል። ብሩም አልገባም ወደ ኋላም አልተመለሰም።
ልከው ነበር ቴሌግራም ላይ።
አዎ በቴሌብር ልኬ message ም አልገባም። ይቀጥላል ብሩም ከዚህ ቀንሷል፣ ግን ወደ ቴሌብር አልገባም።
ቴሌግራም ላይ ልከውልን ነበር።
ቴሌግራም ላይም የተላከ ነገር የለም።
እሺ ከቴ ከሁሉ ስፖርት ላይ ግቡና transaction history የሚል አለ።
አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን።
እሺ እሺ።
ቴሌግራማችን ያውቁታል?
አዎ አላውቅም።
ዜሮ ዘጠኝ ሰባ ስምንት ያዙ።
እሺ ቆይ ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አ አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት አዎ
ዜሮ ስድስት እሺ